Hello ጤና ይስጥልኝ ቤተሰብ እስራኤል ነኝ በኩል ምልርዳው ሰላም ነው? Hello አይሰማ አቤት ይሰማል። አቤት እንትን withdraw በቻፓ አድርጌ ነበረ እና በዚህ ስልክ ቁጥር እሺ አልገባልህም?
አዎ፣ አልገ- አልገባም። withdraw request ላይ ራሱ የለም። አሁን ነው ያደረኩት የነበረው።
እሺ check ላድርግልህ። አንዴ ቤስት ቤት ቁጥርህን ንገረኝ፣ ይሄ ነው ዜሮ ዘጠኝ አርባ የደወልክበት። እሺ አዎ
ስንት ብር ነበረ?
ሶስት መቶ እሺ የዛሬ ነው አይደለ?
አዎ አዎ ነው እሺ ይሳቅ አበራ አዎ ይሳቅ አበራ process ላይ ነው። በቻፓ ነው transfer ያልከው። አንድ አዎ፣ ሺህ አይ- ሰላሳ ሀያ አራት አርባ አምስት ስድስት ዘጠና ሁለት አዎ ያንተ ነው አዎ አይደል?
አዎ process ላይ ነው። ትንሽ ጠብቀው እሺ፣ ይገባልሃል።
እሺ እሺ እሺ፣ ስለ ደወልክ እናመሰግናለን። መልካም ምሽት።
እሺ thank you